hello አቤት።
ሰላም ጤና ይስጥልኝ። እንዴት ውለሃል?
እግዚአብሔር ይመስገን።
MTS ነው አይደል?
አዎ
አዎ። የምደውለው ከገበያ ኤክስፖ ነበር። ስሜ ብሩክ ላቀው ይባላል።
ኬት?
ገበያ ኤክስፖ።
እሺ፣ ሰላም እንዴት ውለሃል?
ክብሩ ይስፋ።
መጥፎ ሰዓት አይደለም የደወልኩት መሰለኝ አይደል?
it's okay፣ ችግር የለም።
ሰላም። አሁን በግንቦት 23 እስከ 25 ያዘጋጀነው ኤግዚቢሽን ነበር እና እዛ እዛ ላይ ተሳታፊ እንድትሆን ነበር። የ construction የ spare part የሙሉ የ construction stakeholder ኦች የሚገኙበት ኤግዚቢሽን okay።
ማዕከል እና መስቀል አደባባይ okay okay እና እዛ ላይ ተሳታፊ እንድትሆን ነበር። አሁን digital file አለች proposal፣ እሷን እሺ።
በቴሌግራም ልኬልህ ትመለከታትና ከዛ ታሳውቀኛለህ።
እሺ እሺ ለእናንተም ጥሩ እድል ይመስለኛል ከምትሰሩትም ስራ ስራዎች አንጻር።
እሺ፣ ላክልኝና እንትን እንላለን።
በቃ ቴሌግራም ላይ ልላክልህ አይደለ?
አዎ ላክልኝ።
እሺ፣ እሺ። አመሰግናለሁ ወንድሜ።
ወደ